ዋዬ ቆይ እየጠየቀለት ነው ያዘዋል መሰለኝ ይኸው ሊጠይቅለት ነው አልታዘዘም አይደለ hello ፍቅር ነኝ ዋዬ ፍቅር እንዴት ነሽ? እኔ አለሁልሽ።
ታዟል፣ የኔ ታዟልኝ ስልሳ አራት ሀምሳ አራት ስልሳ አራት ሀምሳ አራት እሺ ምንድን ነው PIN ኡን ቅድም ወር- የሆነ order አውጭልኝ ብዬ እሺ አረሳሽ መጣች።
የትኛውን
የሆነ order አውጭ ያላልኩሽም የስልሳ ሶስት ስልሳ
የምንድን ነው ማን ነው ስሙ የ driver አሸናፊ ነኝ። driver order ነው አውጭልኝ ያላልኩሽም ኧረ እሺ ለእኔ አልሽኝ።
አላልከኝም ረሳሽው በቃ ረሳሽው። አይ
ወይኔ PIN ብቻ አድርጌው ቀጥ አልኩኝ መሰለኝ እሱን እረስቸው ወጣ መሰለኝ እንዴ ስልሳ ሶስት እስካሁን አልወጣም። እኔ ጋር ቆይቷል ንገረኝ።
ልጁ እኮ ስልሳ ሶስት ንገረኝ።
ስልሳ እሱ የ driver order ነው። አሁን ደግሞ ከቻልሽ ስልሳ አራት ሀምሳ አራት
እሺ እሺ ስልሳ አራት ሀምሳ አራት PIN ነው ያኛው እሺ።
ስልሳ ሶስት ደግሞ ያኛው የሚወጣ order ነው የ driver ነው።
እሺ እሺ እሺ እሺ እሺ